ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምንረዳው ጤና ይስጥልኝ
አብሮ ይስጥልኝ hello እንትን ሁሉ ስፖርት ተጠቃሚ ነበርኩኝ ግን እሺ ይሄ wallet ኦቹን የቴሌብር wallet የምናምን wallet አጠፍቷቸዋል ከ syst- ከእንትኑ ላይ ምን deposit ለማድረግ ፈልገው ነው
አዎ deposit ብናደርግ እና ብንጫወት አዎ weekend ምናምን technical የሆነ ችግር ገጥሞን ነው አሁን በምነግሮት መሰረት ግን deposit ማድረግ ይችላሉ
በየትኛው እስቲ ቁጥር አለ በዛ ቁጥር ቴሌብር ላይ ያስገቡና ከዛ ደረሰኙን በቴሌግራም ይልኩልናል
አሀ ከዛ እኛ እናስገባሎታለን ማለት ነው
አሀ እኔ ለእናንተ ልኬ ማለት ነው አዎ
ኦ okay እንጂ ቴሌብር ከዛ ላይ ወጥቷል ተነስቷል
አሁን ያለው አማራጭ አሁን የነገርኩት ነው
ኦኬ okay፣ እሺ። ስለዚህ በዚህ ደውዬ ነው የምነግርህ።
ያይ እነግሮታለሁ። አሁን ሁሉንም እ፣ የያዙ
ቁጥሩን በ- በስክሪፕቶ ነው የሚይዘው ወይስ በስልክ?
እሱን ለእርሶ እንደሚመቸው እሺ፣ ቆይ፣ እሺ፣ ልደውልልሻ ላዘጋጅና ወረቀት